ጤና ይስጥልኝ ቤተሰብ ዲቦራ ነኝ ባኮም ልዶ
ሰላም እንደነሽ withdraw አድርጌ ነበር እና እሺ I think በ voucher ላይ ነው መሰለ ያልኩት ቴሌብር ለማድረግ ፈልጌ ተሳስቼ okay እሺ እና check አደረግልኝ ስንት ብር ነው
አንድ ሺህ ብር እሺ ወደ account እንዲመለስ ነው
አ ወደ account እንድመለስ እሺ ወደ account ከተመለሰ ግን ድጋሚ በሳንቲም ምናምን ማውጣት አይቻልም non withdrawable ላይ ነው የሚሆንብክ
እና በምንድን ነው ማውጣት የምችለው?
የተወሰነ ካልተጫወትክ አይለቅልህም ግን እስቲ ልየውና transaction ኡን confirm ካልተደረገ cancel አደርገዋለሁ
እ እና ወይ ወደ እና?
እንትን ወደ ቴሌብር ምናምን ማድረግ ትችላለሽ?
already አንተ ስላዘዝክ አይቻልም ግን ወደ account ለምሳሌ አንተ deposit አድርገኸው ሳይሆን ከዚህ cancel ከተደረገ እ ማውጣት ትችላለህ እስቲ ቆይ check ላድርገውና እንትን እንላለን እሺ pending ነው እስቲ እ በዚህ ስልክ ብደውል አገኘሃለሁ መልሼ
አዎ አዎ check cancel ማድረግ ከቻልኩኝ check ላድርግና ላሳውቅክ non withdrawable ላይ ከሚሆንብክ
እሺ እሺ ትንሽ ጠብቀኝና መልሼ እደውልልሃለሁ እሺ እሺ